አዎ ምን አለ
ሄሎ ሲክፈችልኝ እንትና እንዳል እንዳል ናሚሽ ሄሎ ወይ ቤት ሰለሞን ይቅርታ፣ እንዴት ነህ?
ሰላም አደርሽ?
አለን እግዚአብሔር ይመስገን። እ፣ ይሄ የእናንተ ኦልሬዲ ሌላ እኮ ስፖርት ሾፕ አላችሁ አይደለ?
ዘግተነዋል እኮ ቤት እሱን ተቋርጧል። የ- የ- ሰው የሚጠይቀው ቤት ስለሆነ የቤት ነው አሁን ለመጫን የፈለገው ያ ተቋርጧል።
ኧረ አይደለም፣ user ተልኮላችኋል እኮ የእናንተ ላይ እ- እ- እ- user user የስፖርት shop የተላከልህ ካለ user ከላይ
okay የና አ- እናንተ የላካችሁልኝ እ ፌቨን በሚል ጠፍቶብኝ እኮ ነው። ቴሌግራም ላይ እሱን እየፈለግኩ ነበር። ጠፍቶብኝ እኮ ነው።
okay no ይሄማ አሁን ሌላ ሁለተኛ shop ከሆነማ deposit ማድረግ አለብህ እኮ no no no no no አልተከፈተም፣ አልከፈትነውም። user ኡን ድጋሚ ልትልኪልኝ ትችያለሽ?
ይቻላል፣ ችግር የለም።
ላኪልኝ። እሺ፣ ምን ላድርግልህ?
እሺ ላኪልኝ። እሺ